ሄሎ
ሄሎ ሰላም ጤና ይስጥልኝ።
እንዴት አደራችሁ?
ያለን እግዚአብሔር ይመስገን።
ማሽን አስገብተን ነበር። አሁንም ሜሞሪ አልመጣም። አንድ ሁለት ወር ሆነ።
አልመጣም ገና እየጠበቀን ነው። ሁለት ስልክ ሰላም አላን እያነሳው ስለሆነ ትንሽ አላነሳው ይቅርታ።
እሺ፣ ሌላ ደግሞ እሺ እንትን ልጠይቅሽ ነበር። የሚሸጥ አላችሁ? የኛው የኛ እህት ኤች ደብሊው ቲ ሲአርቴ ነው ሞዴሉ።
የለችም፣ ሞዴሏ የለችም፣ እሷ የለችም፣ ገበያ ላይ ምን የለችም።
አይነት ነው ያለ? አሀ፣ ሌላ ምን አይነት ነው ያላችሁ? አዲስ አምጥታችሁ?
ከኮምፒውተር ጋር የሚገናኝ አለ?
አረ ከኮምፒውተር ውጭ እንደኛ አይነት የለም።
የለም፣ የለም፣ የለም፣ እሱ የለም።
በቅርብ በቅርብ ታመጣላችሁ?
ማኗሉ እስካሁን ድረስ የሰማነው ነገር የለም።
okay። እሺ፣ እሺ፣ በቃ thank you፣ አመሰግናለሁ።
እሺ